አሸር code check እንድታደርጊልኝ ነበርማ።
እሺ ንገሩኝ። እሺ አስራ ሁለት
እሺ ዘጠና ሰባት
እሺ ዜሮ አንድ እሺ ሰባ ሶስት ሰባ ሶስት አዎ
እሺ ሁለት ጨዋታ ይቀረዋል። ሌሎቹ ታርመዋል። አረንጓዴ ናቸው።
እሺ እሺ መስገን እሺ